ጤና ይስጥልን ማሊባባ።
ጤና ይስጥልን ሰላም ነው።
ይመስላችሁ
ቴልቲ አይቼ ነበር ሁለት ሺህ ሁለት ሞዴል ዲዙ ነው።
ቴልቲ ዶልፊን እም፣
አዎ አለ።
ስንት ነው የሚባለው እናቴ?
ሲልቨሩ ነው አይደል?
ሲልቨራ ቫኑ
እሺ ጠብቁኝ አንዴ ዴል አባት ዲፎርዲ ነው።
ሊፎሪ ነው አይደል?
አዎ አንድ ከዘጠኝ
አስራ ዘጠኝ አዎ አስራ ዘጠኝ ኦሮ አስር ሺህ ቤት ነው አይተ- የተሻለ አይደል?
ኦሮ አስር ሺህ ቤት እም፣ ቼክ ቼክ እሺ፣ አይደል?
አንድ ሊያውሽ አዎ አባት ቫ- van ኡ ፋብሪካ ነው ወይስ እንትን?
ፋብሪካ ነው።
ፋብሪካ ነው መጨረሻው ነው።
አዎ ባንክ ስንት ታወጡላላችሁ?
ባ- ስድስት
እ እ ስድስት
ስድስት መቶ አዎ
እሺ፣ መልሼ እደውልልሻለሁ።